Hello?
Hello, ሰላም. Hello?
Hello Hello, አይሰማ ሰላም ነው?
ሰላም እንዴት ነው?
አለን ተመስገን ሰላም ነው?
አለን።
አለን አለን።
እሺ ቲዮችክን ነው የደወልከው?
አዎ ደውዬን አሁን ተደውሎልኝ እኮ በዚህ ስምህን ንገረኝ እስቴ መልሼ ልደውል።
ኤርሚያስ አሀ ኤርሚያስ ነህ?
ኤርሚያስ መኮንን ሰላም ነው? እንዴት ነው?
እንዴት ነው? አለን ሰላም ነው?
ትናንትና ቅሬታ አቅርቤ ነበር።
አዎ አገርብ ነበር።
አ፣ ከ- በጫጭቶቹ ተከትበዋል አደለ? የሌላ ሰው ወደ ለአንተ እንዲመጡልህ ተደርገዋል አደለ?
እንዴት ነው ታውቃለህ?
እሺ
እኔ መጀመሪያ ያዘዝኩት ሶስት መቶ ጫጩት ነበር ያዘዝኩት ማለት ነው።
አዎ ጫጩቱ ገብቶልኛል። ክትባቱ ጫ- ክትባቱ መምጣት የነበረበት አዎ አብሮ ከዶሮቹ ከጫጩቱ ጋር ነው የነበረው ማለት ነው።
እህ ግን ክትባቱ ቀርቶብኝ ጫጩቱ ብቻ መጣ አዎ እና ግብርና እዛ የግብርና ጽሕፈት ቤት ጋር እንትን እንትን በማለት እዛ ነበረ መድኃኒቱን ማስቀምጫ ነው የምጠቀመው።
እሺ አሁን የኔ ይመጣል በሚለው የሌሎችን ጠቀምኩ ነው ያሉት። ክትባቱ ማለት ነው። አሁን ሁለት ሁለት ተከትቤያለሁ።
በጣም ጥሩ። ምንድን ነው ሁለቱንም አሁን- የከተ- አዎ ሁለቱንም የከተብኩ የሌሎችን ተጠቅሜ ነው። አሁን የኔ የኔ ይመጣል በሚለው ነው። አሁን የኔ ግድ መምጣት መቻል አለበት ብዬ ነው አዎ ክፍያ አዎ ክፍ- ክፍያ ፈጽማለሁ።
ልክ ነህ።
የኔ ምንድን መምጣት ነው?
መቻል አለበት።
አሁን ላይ ምንድን ነው አዎ።
እ፣ እ፣ ነገ ይወጣልሃል ተብለዋል። የአንተ ክትባት እሺ ያንተ ይመጣልሃል። ነገ እንደሚወጣም ተነግሮኛል። እሱን ላሳውቅህ ብዬ ነው የደወልኩልህ።
Okay፣ ግን አሁን እርግጠኛ ነኝ።
አል- አዎ እ፣ እዛ አካባቢ የኛ ተወካይ ስላለ እሱንም አዎ፣ ማግኘት በተ- በተደጋጋሚ እዛ ደውዬ ይመጣል ይመጣል በሚለው በቃ ዛሬ አዎ፣ ጫጩት ከገባበት ቀን ጀምሮ የዶክተር ነገ ጌታ ነገ መሳይ ስልክ አለ?
ይመጣል ከነገ ይመጣል በሚለው ነው የቆየው እስካሁን።
እሺ የዶክተር ጌታ መሳይ ስልክ አለ?
እሱ የለኝ የለኝም።
የእሱን ልሰጥህ እችላለሁ። እ፣ አዎ።
እ፣ ይመጣልሃል ተብያለሁ። ትክክል ነው ብለህ መረጃውን ከእሱም ማጣራት ትችላለህ። እ፣ እሺ።
ነገ ይመጣልሃል። ነገ ካልመጣልህም እንደ ቅሬታ እንደገና ማቅረብ ትችላለህ። ግን እሺ።
የእሱንም ስልክ ልስጥህና እሺ ከእሱ ጋር መነጋገር ትችላለህ።
እሺ እሺ አባቶች።
ይመቻል አሁን ለመያዝ?
እ፣ ቆይ እስኪ እሺ ንገረኝ እሺ አ፣
ንገረኝ።
ጌታ መሳይ ነው። እሺ ዜሮ ዘጠኝ ዜሮ ዘጠኝ ሰላሳ አንድ
ሰላሳ አንድ ሰላሳ ሁለት ሰላሳ ሁለት አስራ ሶስት አርባ ዘጠኝ
አርባ ሶስት አርባ ዘጠኝ አርባ ሶስት አይደለም አስራ ሶስት አርባ ዘጠኝ ነው።
አስራ ሶስት ነው።
ዜሮ ዘጠኝ ሰላሳ አንድ
እሺ ሰላሳ ሁለት አስራ ሶስት አርባ ዘጠኝ እሺ አርባ ዘጠኝ እሺ ለእሱ ይዣለሁ።
ዶክተር ጌታ መሳይ ይባላል። ለእሱ ደውለህለት እ፣ ይመጣልሃል ተብያለሁ ትክክል ነው ብለህ መጠየቅ ትችላለህ። እሱ ትችላለህ።
እሺ እሺ በቃ ደውልለታለሁ።
መልካም ጊዜ ይሁንልህ።
እሺ አባ